ሄሎ ሄሎ ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልን። እንዴት ነሽ?
ከ We Plus እግዚአብሔር ይመስገን። ከ We Plus Solution ነው የምደውለው ድርጅት የት We Plus
ዊክላስ አዎ
ምንድን ነው?
እ፣ ድርጅት ነው እ፣ ድርጅት ነው እና እ፣ በቅርብ የተቋቋመ ነው። በውስጥ የተለያየ አንድ app develop አድርጎ ነው እና በውስጡ ከሀምሳ በላይ የተለያየ service በውስጡ ይዛሉ እና አንደኛው ደግሞ እ፣ የልብስ ቡ- መሸጫ ቦ- ቤቶች ናቸው እና እዛ ላይ እናንተ ያለምንም ክፍያ እንድትመዘገቡ ነበረ። እዛ ላይ እንደ online shopping እንድትመዘገቡ ነው ፍቃደኛ ከሆነ ከዛች
እዛ ላይ መገበያየት ትችላላችሁ። customer በቀላም ድም ያገኛችኋል ማለት ነው።
ከኛ የሚጠበቀው ምንድን ነው?
መመዝገብ ሌላ እንትን የለውም።
ከዛ እቃዎችንን መላክ ነው።
አዎ እዛው ላይ ያገኛችኋል። ሙሉ information ኡ ስለሚኖር ስልክ ቁጥራችሁ በነገራችሁ በቀላሉ ያገኛችኋል።
እም፣ እሺ።
እሺ link ልላክልሽ
የምን link?
የ- ወደ የ app ኡን
እሺ።
ወይስ እ፣ ራስሽ ታወርጂዋለሽ?
ምንድን ነው የሚለው?
We Plus Solution የሚል ነው።
እሺ፣ አወርደዋለሽ።
We Plus Solution Store የሚለው የት አገኘሽ ግን ስልኩ?
ከቲክቶክ ላይ ነው ያገኘሽ
እሺ።
ነው ወይስ በዚህ ወ- link ልላክልሽ?
እንደተመቸሽ።
እሺ link ልላክልሽ እና እዛ ውስጥ ገብተሽ information ከሞላሽ በኋላ ስምሽን፣ ስልክ ቁጥር ይሞላል። ከዛ register ማድረግ ነው መመዝገብ ነው።
እሺ፣ እማ፣ እሺ።
እሺ አመሰግናለሁ።
እሺ።
ቻው።